ማለት አልገባኝምና እርግጥ ተከበረ ፍቅር በቁመና እውነት ይሁን ሐሰት አልገባኝምና እርግጥ ተከበረ ፍቅር በቁመና ድንገት ተቀበረ አይ ሞት አይቀርምና አፈር በልቶት ቀረን ፍቅር በቁመና መሞትም ይሞታል አይ ቀሪ በምድር የለም እንዴት ያለ ጊዜን ትቅሬች ያለም እውነት ይሁን ሐሰት አልገባኝምና እርግጥ ተቀበረ ፍቅር በቁመና እውነት ይሁን ሐሰት አልገባኝምና እርግጥ ተከበረ ፍቅር በቁመና
እውነት ይሁን ሐሰት አልገባኝምና እርግጥ ተከበረ ፍቅር በቁመና